መስጠልን ዋሽንግተን ህክምና ማዕከል
እንትን ፈልገን ነበር።
ሌላ
ራጅ ራጅ ከምኒሊክ ሆስፒታል የተኛ እንትን ነው የተኛ patient ነው አስነሱ ተብለን ነበር።
ምንድን ነው የምታስመስሉት?
chest angi angio chest angiography angiography።
አ chest
እሺ፣ በ- በራሳችሁ መምጣት ትችላላችሁ እዚህ?
ቆይ አንዴ በራሳችሁ መምጣት ትችላላችሁ ወይ? በአምቡላንስ ነው አትችልም። በ- በራሳችን እንመጣለን።
እ በራሳችን እንመጣለን።
መምጣት ከቻሉ አለን።
ስንት ነው ሳንቲም?
MRI ነው አይደለ?
chest angi angiography ነው ያለው እንግዲህ
angiography MRI
MRI ነው ወይ ባለስ ቆይ አንዴ
hello
አቤት።
chest CT angio ነው እሺ የፈለግነው OK CT ነው። እሺ chest CT angiography አዎ።
እሺ፣ ቆይ አንዴ ልሎት።
ዋጋውን ንገሪያቸው እስኪ እ?
እሺ ልሎት።
እሺ። hello
አቤት።
ዋጋውን ንገሪኝ እስኪ የራሳችን መምጣት እንችላለን
እሺ አንዴ መልሼ ልደውልሎት። ዋጋውን check ላድርግና
ደዊ እሺ እጠብቃለሁ እሺ ልደውል። እሺ